ጤና ይስጥልኝ ከቢጂአይ ነው የደወልኩት።
ተቋረጠ።
እሺ
የሚሰራ የማሽን አለ መሰለኝ የድራፍት ማሽን። እሱንም ቅሬታ አቅርቧል መሰለኛል።
እዚህ ጋር በዚህ ስልክ ቁጥር እያገኘሁ ያለሁት ኦክሲጅን ነው። እስኪ ኦክሲጅን በሌላ ሰው ነው ያመለከት የእቃውን
እንጃ አላውቅም። በራሱ እንደደወለ ነው የነገረኝ። ግን
Okay የደወለው promoter ነው እ እ የመስመር ኃላፊዎት ነበር ያመለከተሉት።
እኔ እንጃ። ቆይ እስኪ ልጠይቀው። እስኪ ኦክሲጅኑሽ መምጣት ይችላል? ኦክሲጅኑሽ ይምጣለን።
ኦክሲጅኑ ቅድም ተደውሎ ቅሬታ ቀርቦበታል እስካሁን ድረስ እንዳልመጣሉት አሁንም በድጋሚ ላስተላልፍሎት እሺ፣ እሺ፣ ሽጠለያቸው ያንን ግን እስቲ ጠይቀው ይንገሩኝ።
እሺ። ያንኛውም ቆይ ልጠይቅና እኔም እነግርሻለሁ።
እሺ